Hello ወይ አብዱሽ ስን order ነበር ተሳስተሃል።
ዜሮ ሶስት አርባ አራት አይደል ያልኩሽ?
አዎ አንተ ሀብታም አይደለም?
እስኪ ቆይ እስኪ check ላድርገው።
ማን ነው ስም አንተ?
ኦ ልክ ልክ ነሽ። ዜሮ ሶስት ሰላሳ ዘጠኝ ሰላሳ ዘጠኝ እሺ በቃ፣ ቅድም የጨረስኩት እሺ። እንዴ እሺ።
አንተ ማን ነው ስም? አህመድ ነህ እንዴ?
አረ አይደለም፣ እኔ ሀብታም ነኝ። ዜሮ ሶስት ሰላሳ ዘጠኝ ነው ያልኩሽ።
እ፣ እሺ በቃ የዛኛው ሊሆን ይችላል። አስወጥቼ ነበር የዛ አህመድ ነው የሚባል። እሺ በቃ እሺ።
አስወጥቼ ነው። እሺ